ጤና ይስጥልኝ ስፖርት ባኮ ምለዳ ማን ናችሁ? እንዴት ናችሁ?
እግዚአብሔር ይመስገን።
ባለፈው ሪፖርት አድርጌ ብሩ ሳይመለስ ቀርቷል። በቴሌግራም ደግሞ በተደጋጋሚ ሪፖርት ያለው ግን እስካሁን ድረስ አልተመለሰልኝና እንድታይልኝ ብዬ ነው።
እሺ ልኮትን ይንገሩኝ። የቴሌግራም ይሄ ራሱ ነው ዜሮ ዘጠኝ እሺ ሰላሳ ዘጠኝ እሺ ስልሳ አምስት እሺ
አስራ ስምንት ዘጠና ስድስት
ሰላሳ ዘጠኝ
ስልሳ አምስት አስራ ስምንት ዘጠና ስድስት አዎ አዎ
OK የ CBE ነው
አዎ በ CBE ብር
ስልክ ቁጥር ልስጦት ደንበኛችን የሚያናግሩበት
እሺ
እሺ ዜሮ ዘጠኝ ሀያ አንድ
ዜሮ ዘጠኝ ሀያ አንድ ሰባ ስምንት ሰባ ስምንት አርባ ዘጠኝ ሀያ ሁለት
አርባ ዘጠኝ ሀያ ሁለት በዚህ ደውሉን ያናግሩት
እሺ